ያስጥልን። ቤት ቤት ረዴት ነው የምንረዳው።
አዎ በእናትሽ ውዝድሮ ያደረኩ ውዝድሮ ያደረኩትን ብር ወደ አስገብኝ ወደ ቴሌ ብር
መቼ ነው ይዝዶ ያረካው?
ማታ
እሺ አሁን የደወልክበት ነው የቤት ቤት ቁጥር አ- አ
ስንት ብር ነው?
ሀያ አምስት ሺህ
hello አቤት
ወደ ቴሌ ብር account ነው አይደለ?
አዎ confirm አድርጌልሃለሁ። እሺ እ፣ እንደዚህ አልገባ ሲልህ confirm ብሎ ሲቀር ደውለህ confirm አስደርግ። እሺ እሺ እሺ እናቴ፣ thank you።
እሺ፣ መልካም ቀን።